የአብርሃም አምላክ የይስሐቅም ቤዛ የአብርሃም አምላክ የይስሐቅም ቤዛ ወገኖቹን ሁሉ በራሱ ደም ገዛ ወገኖቹን ሁሉ በራሱ ደም ገዛ የሐሰት ምስክር አቁመው ከሰሱት የሐሰት ምስክር አቁመው ከሰሱት በሞት እንዲቀጣ ሁሉም ፈረዱበት በሞት እንዲቀጣ ሁሉም ፈረዱበት ጲላጦስ ገረፈው በሰንሰለት አስሮ ጲላጦስ ገረፈው በሰንሰለት አስሮ ከሮማዊው መንግስት እንዲኖር ተፋቅሮ ከሮማዊው መንግስት እንዲኖር ተፋቅሮ ድንግል አልቻለችም እንባዋን ልትገታ ድንግል አልቻለችም እንባዋን ልትገታ እያየች በመስቀል ልጇ ሲንገላታ እያየች በመስቀል ልጇ ሲንገላታ በብርሃን ዙፋን ላይ የቆሙት እግሮቹ በብርሃን ዙፋን ላይ የቆሙት እግሮቹ በችንካር ላይ ቆመው ምንም አልሰለችው በችንካር ላይ ቆመው ምንም አልሰለችው የብርሃን አክሊልን ለሰማዕት ያደለ የብርሃን አክሊልን ለሰማዕት ያደለ የሾህ አክሊል ደፍቶ ቀራንዮ አለ የሾህ አክሊል